hello አቤት ሰላም ጤና ይስጥልን ሄኖክ አ ከ We Plus ነበር ምደውለው አም- application ኣችንን አውርደው ነበር
ከማ We Plus
ዊ ፕላስ
ምን application አፕሊ ለአሽከርካሪነት ነው ለተጠቃሚነት ነበር ያወረዱት
ኧረ ዊ አላወረድኩም ፕላስ እ እ
አላወረድኩም አላወረድክም እሺ ስምህና ስልክህን እዚህ ላይ ስላገኘን ነው እሺ አላወረድኩም።
አመሰግናለሁ